ሄሎ ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
withdraw አድርጌ በ voucher ተይዞብኝ ነበር።
በዚህ ቁጥር ነው?
አዎ።
አዎ፣ እሺ ይንገሩኝ።
ምኑን ቁጥሩን?
ቁጥሮቱን ይንገሩኝ። አዎ፣ ሰላሳ አራት እሺ፣ ስልሳ ሰባት ስልሳ ሰባት ዘጠና አንድ ዘጠና ሰባት
እሺ፣ እንዲመለስ ነው ወይስ confirm ይደረግሎት?
confirm ይደረግ። ሁለተኛ ነው ተመልሶ ድጋሚ ደግሞ ስልከው እምቢ አለ።
እኮ እሺ፣ confirm እናድርግሎት።
አዎ።
እሺ፣ confirm ተደርጓል። አሁን መውጣት ይችላሉ። እሺ፣ መልካም ቀን